હેલો સલામ તમે SBI Base કરાવી એવો account હતો?
ಮಾತಾಯಾಗ ಬರ್ರಿ ಅವ್ರ ಅಂಬೇಡ್ಕರ್ ನಾಲ್ಕೈ ಬರ್ರಿ ಮಾತಾಡಾಗ
እ?
አልገባም
ድምፁ በጣም ርቋል ደንበኛችን።
ብር ናልከኝ በቤት ቤት ላይ ብር ላከ እሺ በዛ የኛ አካውንት ላይ ብር አደርስኝ
እሺ በዛ ላይ ጨዋታ ላይ ወጣው አልገባልህም?
አዎ
እሺ የቤት ቁጥር የቱ ነው? የደወልክበት ነው?
አዎ ያ- የተላከ ቦታ ቁጥሩ እሺ
እ- በዚህ ላይ ነው ላከ የእኛ የተላከ ቦታ ቁጥሩ
አዎ
ዜሮ ዘጠኝ አስራ አምስት አስራ አምስት የተላከበትን የተላከበት አዎ ማለት አዎ አዎ የቴሌብሩን አይደለም። እሺ የተላከበት ስንት የወጣበት ወጪው የወጣበት አዎ
የእሱን ነው የምትነግረኝ።
የተላከበት ስልክ የላከው ስልክ ይሄ ነው።
እሺ ይሄ ነው ዋው የላከው የተላከ የወጣው ደግሞ ማለት ነው። የቤስት ቤት ቁጥር የቤስት ቤት የምትጫወትበት ቁጥር ይሄ ነው የወጣበት
ያለ- የተላከበት ቁጥር ነው ምንድን ነው?
deposit ነው ያረከው withdraw ነው አባቴ deposit አዎ አስገብተህ ነው ወይስ ወጪ ነው ያረከው?
ወጪ እናደርግ ነበረ።
እ?
ወጪ ወጪ
ወጪ ነው እኮ ይሄ ነው ይሄ ነው የቤስት ቤቱ ቁጥር።
ይሄ ነው ወጪ ያደረገው። አዎ በቃ እሺ ጠብቀኝ በቃ መስመር ላይ እሺ።
እሺ፣
ትላንት ነው አዎ
ስንት ብር ነው?
አምስት ሺህ ሰባት መቶ ሰላሳ አምስት አምስት ሰባ አምስት ሰላሳ አምስት ብር ገብቶልሃል። እሺ የት ላይ
አብዱል ሀኪም ነህ አይደለ?
አባኪን አዎ ወደ ዜሮ ዘጠኝ አስራ አምስት ሀያ ሰላሳ አምስት አስራ ሶስት ቴሌ ብር ቁጥር ላይ ገብቷል።
ዜሮ ዘጠኝ
ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት አዎ ሀያ
ሀያ ማ- ሀያ አይደለም
አንተ የሞላኸው ነው ይሄ አባቴ።
ዜሮ ዘጠኝ አስራ አምስት እሺ ዜሮ ዘጠኝ ሀያ አምስት
ዜሮ ዘጠኝ ሀያ ነው አንተ already አስገብተኸዋል ነው እያልኩ ያለሁት።
ዜሮ- ዜሮ ዘጠኝ ሀያ
ዜሮ ዘጠኝ ሰላሳ ሶስት ሀያ አምስት ነው ያ- ያንተ የገባ ቁጥሩ ምን አይነት ቁጥር ነው? ስም- hello።
የትኛው ቁጥር ላይ ነው የገባው የላከው?
አዎ አንተ እኔ የፈለገ ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ ስምንት ስልሳ አራት
በቃ ይኸውልህ ስታስገባ ተሳስተህ ነው። ምንም ማድረግ አንችልም። እንደዛ ከሆነ ደግሞ የ- ያንቺ የ- የገባ ቁጥር ስለኝ እሺ
ያገባው ወደ ዜሮ ዘጠኝ አስራ አምስት ሀያ ሰላሳ አምስት አስራ ሁለት ነው።
እሺ በዛ አንድ ጠብቀኝ እስቲ መስመር ላይ እሺ።
እ?
አንድ መስመር ላይ ጠብቀኝ። ሄሎ ሄሎ
ሄሎ ሄሎ ይሰማል እሺ ይኸውልህ አባ ወደ ወደ ዜሮ ዘጠኝ አስራ አምስቱ ነው እሺ የገባው።
ዜሮ ዘጠኝ አስራ አምስት አዎ ሀያ ሰላሳ አምስት አስራ ሁለት ሀያ አስራ አምስት ሀያ
ሰላሳ አምስት
ሰላሳ
ሰላሳ አምስት አይሰማም?
ዜሮ ዘጠኝ አስራ አምስት ሀያ
አይሰማክም አባት ይሰማል ይሰማል እኮ እሺ ሀያ ሰላሳ አምስት አስራ ሁለት እሺ ሀያ ሰላሳ
ሰላሳ አምስት አስራ ሁለት ያንተ አይደለ ሀያ ገባ
እ ገብቷል። እሺ check አድርገው። ስለደወልክ እናመሰግናለን። እሺ መልካም ቀን።